ሄሎ
ሄሎ ሰላም ይስጥልን። ሄሎ
አቤት አቤት።
ከዚህ ነበረ ደውሎት እሺ ይቅርታ፣ ዛሬ የሚወጣ order ነበሩት አይደለ? ሶስት አይተም እ
ሶስት item ነበሩ ዛሬ የሚወጣ አዎ አዎ፣ በጣም ይቅርታ፣ ትንሽ የ product እጥረት ስለነበር ዛሬ አልወጣሎትም እና ለነገ እንልክሎት ነበረ።
ነገ እኔ አይመቸኝማ። እኔ ሌሊት ወጥቼ ሌሊት ነው የምገባው። ከምሽቱ ሁለት ሰዓት እንደዚህ ሁለት ተኩል ነው የምገባው።
ስለዚህ እንዴት እናርግ አሁን አይተሞትን?
እስከ አስር ሰዓት አይደርስም።
ዛሬ አይደርስም። አዎ
እንግዲህ ነገ- ሳምንት ነው። ምንም አ- ምንም አማራጭ የለኝም። ለሰዎቹም ይጨምር ለው አለ እነሱም ጠዋት ወ- ሌሊት ወጥቶ የሚ- ሌሊት የሚገቡ ናቸው። ስለዚህ እኔ ስለዚህ የት አደርግ?
ለቀጣይ- ማን ለቀጣይ ይቀበልልኛል? ማንም የለም።
ይቅርታ እ?
በጣም እሺ፣ ለቀጣይ ሳምንት እናደርገዋለን። እሺ ሶሪ።
ያው አጉል ነው እንግዲህ ሰው ሰውን ደግሞ ማስጥንት ማለት ለእኔ ነው።
አዎ ልክ ነው። sorry፣ በጣም ይቅርታ። መልካም ቀን።
እሺ ሳምንት በጠዋት ይምጣ ግን በጠዋት
እሺ እሺ።
እሺ፣ እናሳውቃለን። ናይ ጠዋት ላይ እናሳውቃለን።
እነሱ አይወጡ ለእነሱ ላድላችሁ ነው። እሺ እሺ sorry፣ ይቅርታ። እሺ መልካም ቀን።
ችግር የለም እሺ